ክላስ ዘጠኝ ቤተሰብ hello ቤርሳቤ ነኝ። አቤት እሺ ቤተሰብ የሆነ- የሆነ order ነበርና ከ Pizza Hut ነው ምግብ ቤት ስገባ የለም ብለናቸዋል እያሉኝ ነው።
ማነው ስምህ?
ሰይድ ሰይድ ዘጠና አንድ አስራ ዘጠኝ
ዘጠና አንድ አስራ ዘጠኝ
አዎ አዎ ከ Pizza Hut ነበረ የለንም ብለናቸዋል ሲደውሉ አሉኝ።
እስኪ ቆይ check ላድርግና ልንገርህ። እሺ ሰይድ
እሺ አይ ደግሞ ትተውትም መሰለኝ ሌላ ልጅ ደግሞ እየወሰደላት ነው ለ customer ኡ።
እኮ እሺ check ላድርገውና ምን እንደሆነ እሺ፣ እደውልልሃለሁ።
እሺ እሺ እሺ።